Cha, kuku, kuku.
Hello ሰ- hello ሰላም ጤና ይስጥልን።
ጤና ይስጥልኝ።
ኩኩ ይቅርታ ከችፕችፕ ነበር የምንደውሉት።
እሺ ነገ የሚመጣ item አሉት አይደለ?
አዎ ምንድን ነው እሱ?
ፉርኖ ዱቄት
Okay ዲኤች ፉርኖ ዱቄት እና
ሌላስ ምን አሉት?
ነጭ ሽንኩርት
ነጭ ሽንኩርት ሁለት item።
ሌላ Location ኑ ነገር የለም?
Location ኑ የት ነው?
ቤት ሀይልስት ፋርማሲ በቃ ነገ ይመጣሉ።
የምሮ መልካም ምሽት ነገ።
ሌላው ሌላም አለኝ ግን በአስራ ሰባት ምናምን የሚል ስላለ ብዬ ነው Okay እሱ በ system ነው የሚወጣው። ይሄ ጊዜው ስላለፈ ነው። እሺ ነገ እንልክሎታለን። መልካም ምሽት።
Thank you.
እሺ።